Della ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ጤና ይስጥልኝ። እንትን account withdraw አድርጌ እሺ ወይም መጮቻ ነው ወይም ቢሮዋችን ካሳንቺስ ነው ብር መቀበል ከፈለክ ካሳንቺስ ነው ብላኝ ነበር። ምን ጋር
እሺ እኮ ምንድን ነው ማድረግ የፈለግከው አንተ? ብሩን መቀበል ነው የፈለግከው ወይስ ወደ ቤት ቤት account መመለስ ነው የፈለግከው?
ብሩን መቀበል?
ሱቅ ላይ ትሄድና ኮዱን ስትሰጣቸው ብር ይሰጡሃል።
አዎ እኮ ሱቁ ካሳንቺስ ምኑ ጋር ካሳንቺስ እ፣ ሴቶች አደባባይ ወደ ፖሊስ ጣቢያው የሚወስደው መንገድ ጋር ንብ ባንክ ያለበት ህንጻ አለ። እዛ ላይ ነው ያለ ነው።
ንብ ባንክ ያለበት አዎ ክፍት ነው ዛሬ?
አዎ ይኖራሉ።